I don't know. Sorry. hello
አቤት ጤና ይስጥልኝ።
አብሮ ይስጥልን Donkey Tube ነው።
እ ወጌሻ ስልጠናው እንዴት ነው የሚገኘው?
ወቻ ለመካፈል የሶስት ወሩ ስልጠና ነው የፈለጉት።
አዎ
የሶስት ወሩ ስልጠና የለም። አሁን ላይ Donkey Tube እና Donkey Tube academy ላይ በነፃ ቪዲዮ ስለተለቀቀ ማየት ይቻላል። አሁን ያለን ለአንድ ወር የሚሰጥ የቪዲዮ editing ስልጠና ነው ያለን።
እሺ እሱንም መሰልጠን ፈልጋለሁ።
እሺ፣ ስልጠናው ለአንድ ወር ነው የሚሰጠው እሺ በሳምንት ለአምስት ቀን ከሰኞ እስከ አርብ።
እሺ አሁን መመዝገብ ይቻላል። ቀኑንና ቦታውን እናሳውቃቸዋለን።
መቼ? አሁን አሁን ትነግሪኛለሽ? ሄሎ ሄሎ